ጤና ይስጥልኝ ሁሉ ስፖርት በኮብል እርዳት ሰላም ነው እግዚአብሔር ይመስገን።
አለን ምን ነው እንዳለ የምንጠቀምባቸውን ፔመንት እንትኖች ያጠፋችኋቸው። እኛ አንበሳ አንጠቀምም። በምን ዲፖዚት እናድርግ?
በቴሌብር ማድረግ ይችላሉ። ስልክ ሰጡትና በዛ ቴሌብር ዲፖዚት አድርጎ እኛ ደግሞ እናደርግሎታለን።
ኦኬ ለምንድን ነው የጠፋው? ከዛ ላይ ሲስተም የአፕዴት እያደረግን ስለሆነ ነው።
እንደዛ ነው።
አዎ
አዎ፣ ወደ ስልክ ነው አሁን ቀጥታ የሚገባው። ከዛ በኋላ አዎ።
ወደዛ የሚዞረው።
አዎ
እም፣ እሺ text አድርጊልኛ ስልኩን ዜሮ ዘጠኝ ሰላሳ ሁለት እ፣
ሰላሳ አምስት አሁንም
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ስልሳ ስድስት ፍትህ አምላክ ማርዬ
እ ፍትህ አምላክ
ስለ አምላክ ፍትህ ፍትህ
ይቆራረጣል። ምን አልኩ?
ፍትህ አምላክ
እሺ፣ እዚህ ላይ okay፣ እዚህ ላይ ቀጥታ ወደ ከ- ከቴሌብር ወደዚህ
አዎ ወደዚህ ያስተላልፉና ያስተላለፉበትን ግን screenshot አድርገው ደረሰኝን ከሁሉ ስፖርት ስልኮት ጋር ቴሌግራም ላይ መላክ አለቦት።
በየትኛው ስልክ? በዚሁ ስልክ ዜሮ ዘጠኝ ሰባ ስምንት እ አስራ ስድስት
አስራ ስድስት ሰላሳ እ ዜሮ ስድስት
ስለ ማን ነበር ያልሽኝ ስሙን?
ፍትህ አምላክ
okay፣ እሺ ዜሮ ዘጠኝ ሰላሳ ሁለት ቤት ነው ስልኩ ሰላሳ አምስት እንዳይሰጣችሁ።
አስራ ዘጠኝ ስልሳ ስድስት አዎ
እሺ እሺ